Anasli, you said the remarkable or put in the top? ሄሎ ተነስልን። ሰላም እንዴት ዋሉ? ሄሎ ተነስልን። ሄሎ ይሰማዎታል?
ሄሎ አሁን ይሰማል?
ይሰማል። አሁን አሁን እንዴት ዋሉ?
እሺ የዱባይ ትኬት ሀያ ፈልጌ ነበረ።
ከአዲስ አበባ ወደ ዱባይ ነው ያሉኝ?
አዎ ከአዲስ አበባ ወደ ዱባይ ሐምሌ ለምን?
ሀያ ሐምሌ ሀያ አዎ ወይ ሐምሌ አስራ ዘጠኝ ነው በሚል ነው። ለሁለት ለልጅና ለአዋቂ
እሺ ጁላይ ሀያ ሰባት ማለት ነው አይደለ? ሐምሌ ሀያ ማለት ጁላይ ሀያ ሰባት ይሆናል። መመለሻዎት ለመቼ ነው? ሄሎ
ወይ መመለሻዎት ለመቼ ነው?
ሐምሌ
ከሳምንት በኋላ ነው ያሉኝ?
አዎ ሐ-
እ፣ ቅዳ- አርብ ቀን በሁለት ማለት ነው አዎ ሁለት August ላይ ማለት ነው። እሺ ለአንድ አዋቂ ለአንድ ህፃን ነው አይደለ?
አዎ ህፃን ራሱ ስንት አመት ነው ህፃኑ?
ከስድስት ወር ምናምን ስድስት ወር?
አራት አመት ከሀያ ስድስት ወር እሺ እሺ። direct በረራ ነው የሚፈልጉት?
አዎ አዎ አዎ
አሁን ላይ direct በረራ ያለን በኢትዮጵያ አየር መንገድ በረራዎች እ፣ ሲሆን ወይም ዝቅተኛ የሆነ ዋጋ ያላቸው direct በረራዎች ያሉን በኢትዮጵያ አየር መንገድ ሲሆን እ፣ ጠዋት አራት ሰዓት ከሰላሳ የሚነሱ ሰዓት ከሀምሳ የሚነሱ በረራዎች አሉ። እሺ መመለሻ እ፣ የስንት ሰዓቱ የሆንበት ከመሄጃው ጠዋት አራት ሰዓት ከሰላሳ የሚነሳው ወይስ ማታ አራት ሰዓት ከሃምሳ? የጠዋቱ ወይስ የማታ ይቅርታ?
አዎ ይባላል የጠዋቱ እሺ። እሺ መመለሻ ከዛ available የሆነ የሚያሳየን እ፣ ከዱባይ five ten PM ተነስቶ አዲስ አበባ ማታ ሁለት ሰዓት ከሰላሳ አምስት የሚገባ በረራ ነው ማታ ላይ።
እሺ
እሺ ለሁለት መንገደኛ ማለትም ለአንድ ህፃንና ለአንድ አዋ- ለአንድ አዋቂ አጠቃላይ ስልሳ አንድ ሺ አንድ መቶ ስልሳ ሰባት ብር ይሆናል። አሁን ላይ ያለው ዝቅተኛ ብቻ ነው ደርሶ መልስ ዋጋ የደርሶ መልስ ደርሶ መልስ ሁለቱም ማለት ነው ሁለት አዎ ስልሳ አንድ ሺ ስልሳ አንድ ሺ አንድ መቶ ስልሳ ሰባት ብር ይሆናል።
okay ሁለታችን ስልሳ አንድ ሺ ብር።
አዎ ለሁለቱ መንገደኛ ደርሶ book መልስ ታደርግልኛለህ ይቻላል።
እሺ
እ፣ አሁን የደወሉበት ስልክ የእርሶ ስልክ ነው?
አዎ የዚህ ስልክ ነው እሺ አሁን በደወሉበት ስልክ እ፣ ቴሌግራም ላይ text ባደርግሎት ፓስፖርቶትን እንዲልኩልኝ ይደርሶታል? ሄሎ ሄሎ ሄሎ